መከራ ሌሊት ደርሶብኛል ሁሉም በየተራ ሕልም ይሁን ቅዠት ደስታ መከራ ሌሊት ደርሶብኛል ሁሉም በየተራ የማነጋ ሌሊት ጊዜው የረዘመ የማነጋ ሌሊት ጊዜው የረዘመ